እንዲገደል ነው እንዲገደል መርጅ ነው መርጅ ነው መርጅም ግራ ገባ ነው የሚለው እኮ መል- ጻፉት ደብዳቤ እንደዛ ስለሚል ብዬ ነው እነሱ ይላሉ። እኔ ቁጥሩን ብቻ ውስጥ ጻፈ ደብዳቤ ደብዳቤቸው ልቼ ሰተስከ ቁጥር ነው የሚሉት አ፣ ግን ያገባ ሄሎ ይላሉ እንዴት ነህ?
እግዚአብሔር ይመስገን ሰላም ነው?
አለሁ።
ከኤጀንሲ በደወልኩልህ ጥላሁን እሺ።
እባላለሁ። ሰርኬ ስልክ አታነሳም፣ በሰላም ነው?
ሰርክ እኛ ጋም ይኸው ሳምንት ሊሆናት ነው ከገባች። ህፃን አሞብኛል ነው እንትኗ
ኧረ እባክህ እውነት ህፃን አሞባት ይኸው እኛ ጋም ቆይታለች እንትን ካለች
እ፣ እና አንተና ቢሮ ነህ አሁን አንተ?
ቢሮ ነኛዋ
እስኪ ኮምፒውተር ሁለት ያልተሰካኩ አሉ አይደለ? password ኡ ነው ብን ባለፈ ጥለን የመጣ ናቸው።
እስቲ ቆይ አንዴ ወይ ሙባረክ ላገናኝ ሙቤ አንዴ ከኤጀንሲ ነው ሄሎ ሄሎ እንዴት ነህ?
ወይ ሰላም ነው?
አለ እንዴት ነው እንትን አድርግልኝ አዳዲስ ሁለት ኮምፒውተር እየሰሩ ያልሆኑ አሉ አይደለ? ከኛ የወሰዳችኋቸው
ምን አልከኝ
ሁለት አዳዲስ ኮምፒውተር አለ አይደለ?
አ
ያልተነ ያልተገጣጠሙ ማለት ነው ያልተሰካኩ
ያልተገጣጠሙ
አዎ ስራ ያልጀመሩ ሁለት ኮምፒውተሮች password ሆኖብን የተው ናቸው።
ምን የትኞቹ ናቸው አላውቃቸውም ማለት
አይ ስራ ላይ እየሰሩ ያልሆኑ አዳዲስ ኮምፒውተሮች ብትል የነዋሪዎች ቡድን መሪ ራሱ ታውቅ ነበረ።
እሺ ከብ የማይሰራ ኮምፒውተር password የሆነ መሰራ ስል password የዘጋ በለ አ ሁለት ያው እሱን እሺ እ እነሱን ሰካካቸውና
እ
ሰካካቸውና ማለት ነው እ
ከአዲሱ ከ VPN ኡ ጋር connect አድርጋቸው ኢንተርኔታቸውን
ከ- ከየትኛው ጋር ከአዲሱ ቪፒኤን ጋር
አ፣ ከአዲሱ ቪፒኤን ጋር ኮኔክት አ፣ ኮኔክት አድርግና የኔትወርክ ምልክት ይመጣልሃል።
እሺ
ከዛ በኋላ ንገረኝ፣ step ኡን እነግርሃለን። ስራ እንዲ- እንድን- እንዲጀምሩ ልናደርጋቸው ነው።
እሺ በቃ ቆይ አንዴ እ፣ ሁለቱንም ይኸውልህ እኮ ይኸውልህ ታበራቸውና እ፣ ከ WoredaNet አሁን ከምትጠቀሙበት ሳይሆን ከአዲሱ ከ VPN ኡ ጋር በኢንተርኔት connect አድርጋቸው በኬብል።
እሺ በኬብል እሺ አደርጋለሁ እሺ ከዛ የኔትወርክ ምልክት ሲመጣ ደውልልኝ።
እሺ
እሺ።
እሺ